ጤና ይስጥልኝ አሪፍ ነኝ። ማለት ምን ልርዳዎት?
ሲስተር ቅድም ወደ አስራ አስር ሰዓት ደውላቸው ነበር። ወደ እናንተ screenshot አነሳውና በቴሌግራም ቻናላችን ላክ ምናምን አላችሁ እና እስካሁን ምንም እንትን ምላሽ አላገኘም።
እሺ ደንበኛችን በዚህ ቁጥር ነበር ያስመዘገቡት?
አዎ በዜሮ ዘጠኝ ሀያ አንድ
እሺ ስምዎትን ይንገሩኝ።
መሀመድ ሱሩር አሊ
እሺ ደንበኛችን system ላይ ያየሁት ነው። ትንሽ ይጠብቁኝ።
እሺ
እሺ ደንበኛችን እዚህ ጋር እንደሚያሳየኝ ጉዳዩ ተላልፎሎታል ለሚሰሩት ክፍሎች ተስተካክሎ እንዳለቀ እኛ ደውለን እናሳውቆታለን።
እሺ
እሺ ሌላ የምረዳዎት ነገር አለ?
አይ የለም፣ ብቻ ነው።
እሺ ስለደውልን እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።